ጤና ይስጥልኝ Hello Visa Haven ነኝ። እባክዎትና የጉዞ መረጃ ልስጥዎት?
አብሮ ይስጥልን የ South Africa መረጃ ባለፈው ተቀብዬ ነበር።
እሺ
link ኡን ሰጥታችሁ ነበር።
link ኡን ሰጥተውት ነበር?
አዎ።
እሺ
Apply ለማድረግ ሞክሬው ነበር። በሌላ ሰው የሚሞላ ነው እንትኑ።
በሌላ ሰው አዎ።
እ፣ ማለት ጥያቄውን ግልጽ ያድርጉልኝ።
ማለት በራስ መምራት አልችልም። በሌላ ሰው በ- በአሳዳጊ ምናምን ምናምን እንደዛ ወይ ውጭ ሀገር በሚኖር ሰው የሚኖር ሰው እንዲሞላ ነው የሚመክረው።
link ኡን ደግሞ ይነግሩኛል፣ አጣራልዎት።
እሺ።
እሺ
ነው Hello እንጨት እያልሽ ነው?
እ፣ አይ link ኡን ንገሩኝ ብዬዎት ነበረ፣ ላጣራልዎት ድጋሚ እኮ።
ያ የኔው አዎ አዎ፣ የተሰጠዎትን link ንገሩኝ፣ ላጣራልዎት ነበር ያልኩት።
እሺ ላውጣ።
እሺ እሺ
ሄሎ ሄሎ
ቢ
ቢ
ኤች እህ ኤች ኤ ኤ
ዶት ጆቭ ጂኦቪ እህ
ኤ
ኤ
ጂኦ ብለሽ ዶት መቻለ ዶት ዜድ ኤ ዜድ። እሺ መስመር ላይ ይጠብቁኝ፣ ላጣራለሁት።
እሺ